ሄሎ ሄሎ አቤት ሰላም ፍሬህይወት አዎ ከችፕችፕ ነበር ምደውልልዎት እሺ ይቅርታ ከቶማስ ጋር አጃክስ order አድርገውን ነበር አዎ አዎ እሺ ቶማስ ስልክ እያነሳ አይደለም driver ደርሶ ነበር እሺ እሺ አነሳለሁ እርስ- እርስዎ መቀበል ይችላሉ አዎ እችላለሁ ኮዱን ያገኙታል
ችግር የለውም አዎ ኮድ ከቶማስ ነው የሚወስዱት እሺ እሺ እሺ አሁን ይደውልልዎታል ያንሱለት አመሰግናለሁ እሺ የ driver ኡን እኔና ቁጥር ሰጠዋለሁ ለ የእርስዎን ቁጥር ሰጠዋለሁ ለ driver ኡ እሺ እሺ እሺ እሺ